ሄሎ ሄሎ፣
አቤት ሰላም ጤና ይስጥልኝ።
አቤት እ እያሱ አብርሃም አዎ ከዊ Plus Solution ፕሮጀክት ነው የምደውለው።
ምን አልከኝ?
ከዊ Plus Solution ድርጅት ነው የምደውልልህ። እ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው። ለየት ያለ ነገር ይዘን መጣን። እ ድርጅታችን ከእያንዳንዱ trip ላይ አስር percent የምንቆርጥ ሲሆን እ ከምንቆርጠው አስር percent አራት percent ኡን መልሰን ለአሽከርካሪዎች የምንቆጥብ ይሆናል። እ ይህንንም ያደረግንበት ዋነኛ ምክንያት አሽከርካሪዎች የሚገባቸው ጥቅም እያገኙ ነው ብለን አናስብም። እ ለምሳሌ ያክል ጡረታ፣ ሕክምና እንዲሁም ሌሎች ጥቅማ ጥቅሞች ስለሌላቸው እኛ ደግሞ እንደ ድርጅት እነዚህን ክፍተቶች ታሳቢ በማድረግ አሽከርካሪዎች በጋራ የሚቆጥቡበትን ስልት ይዘን መጥተናል።
ደውሎልኝ ነበር መስጠታ Okay፣ ተደውሎልህ ነበረ?
ስም ሰጠ join አድርጎልኝ ቴሌግራም OK OK፣ እንደዛ ከሆነ ጥሩ ችግር የለም። ተመዝግበሃል ታዲያ application ኑን አውርደህ? እሺ አዎ፣ አጋጣሚ ካለ እሺ፣ እሺ እሺ፣ መልካም የስራ ቀን ይሆንልህ።
ሻባ እሺ እሺ